ሰው ሶስት አመት እኔ አሁን ምን ሄሎ
ሰላም ጤና ይስጥልኝ።
አብሮ ይስጥልን። በኢንክቲቭ ነው የደወሉት።
ኦኬ ወጌሻ ምናምን የሚባል ትምህርት ስለ መረጃ ፈልጌ ነበር።
ምን አሉኝ?
ስለ ወጌሻ ትምህርት ወጌሻ ምናምን መመዝገብ ፈልገው ነው።
አዎ፣ ምንድን ነው እኔ መሰልኩኝ
ማን ልበል ስሞትን?
እ ዮናታን
ዮናታን ማን አገኘ
ማን አሉኝ? ይቅርታ
አገኘ
እ፣ ድምፅዎት ግን አይሰማም።